አራት ሺህ withdraw ብዬ እሺ admin approval ይፈልጋል ምን አልከኝ?
admin approval ይፈልጋል አለኝ።
እሺ ስንት ብር ነው?
አራት ሺህ
እሺ አንዴ ቆይ። በዚህ በደወልክበት ቁጥር ነው?
አዎ አስራ አንድ አርባ አንድ አስር አስራ አንድ እሺ ቆይ አንዴ። አንድ ሺህ የከፈተልኝ ስለሆነ ነው።
እየጠበቅኩኝ ችግር የለም። እዛ ነው። እናንተ እፈልጋለሁ።
ያው ገብቶልሃል። እሺ አሁን አባ check አድርገው። ይቅርታ ስለቆየው።
ችግር የለም። ገባ እሺ አዎ ገብቶልሃል። እሺ እሺ፣ እሺ ስለደወልክ እናመሰግናለን። መልካም ምሽት።
እሺ እኔ ውድ እሺ